ጤና ይስጥልን ቤተሰቤት።
ወይ ሰላም ነው። ከዚህ ጋር ፍሬ ህይወት ነው።
እሺ
አሁን የሚሉት ስልክ የላቸዋል። ሾፖቹ እንትን ኮንግራጁዌሽን ፕሮክሬት ትኬት ያወጣልናል። በእውነት ትኬት እምቢ አለን።
አሀ እስካሁን አልታየልሽም ወይ?
የቀድሞ የሾፕ ስሪ ቆይ ጠብቄን ሲስተም ላይ ብለን ወሱን ታውቁትን መብራትን ጠባ። አሁን ደግሞ ሾፕ ስሪ መጥቻለሁ።
እሺ ሌላ ልከሻል?
አዎ ሾፕ ስሪ ልኬ እንትን እንትን አለ ኮንግራጁዌሽን ትኬት እያወጣ ነው፣ ግን በየቦነቷን አያወጣትም።
እሱ በቃ እሺ እነግራቸዋለሁ እንዲያዩት።
በእናትሽ ቶሎ በየቦነቷን ብቻ ጠዋትም እስከዛን ሰዓት ቁጭ ብለን ምንም ምላሽ አልሰጡንም።
እሺ እሺ